hello hello አቤት።
ጭብጭብ መልሽ የደወል እሺ።
ሮማን በሚል ነው።
አዎ።
OK እሺ። ምን ነበር ያዘዝ?
ያው ሽንኩርት፣ ድንች፣ ቲማቲም፣ ቃሪያ፣ አቮካዶ።
OK የተለያየ group ላይ ነው አይደል join ያደረጉት?
አዎ። አላወቅኩም ነበር። የተለያየ group ላይ ነበረ።
OK የት- የ group ኡ የገቡበትን ማንንም አያውቋቸውም እዛ group ውስጥ ያሉት።
አዎ። ግን አሁን አንደኛው ደውሎልኝ ሽንኩርት አጋጣሚ እኔ ጋር አምጥች- አምጥተውልኝ ብሩን transfer አድርጎልኛል።
OK የ- የሽንኩርቱን የሽንኩርት ተልኳል ማለት ነው። የስንት ኪሎ?
አዎ። አምስት የአምስት ኪሎ መቶ ዘጠና አምስት ብር refund አድርጎሎታል።
አዎ።
ስለዚህ አሁን ሌሎቹ ነው የቀሩት ማለት ነው።
አዎ።
በቃ እሺ እሺ። እ፣ ልደውላቸውና ደንበኞቹ ጋር እ፣ refund ሊደረግሎት አደርጋለሁ። እሺ እሺ።
እሺ እሺ።